Hello ጤና ይስጥልን ቤተሰብ እና ቤት ሰላም ነው።
እግዚአብሔር ይመስገን።
ትናንትና ማታ withdrawal ሞክሬ ነበር።
እሺ ደው- approval ይሁን አዎ፣ በ- ወደ account ኤ ነበር የሞከርኩት ስንት ብር ነበረ?
አስራ ዘጠኝ ሺህ
እሺ አንዴ check ላድርግልህ። መስመር ላይ ጠብቀኝ። እሺ እሺ ማ-
ስንት ብር አልገኝ ቅርጾ
አስራ ዘጠኝ ሺህ
አንድ ላይ ነው አስራ ዘጠኝ ሺው
አዎ፣ አንድ ጊዜ አንድ የሞከርኩት ማለት ነው። ብዙ እንትን በቦቸር አስር ሺህ የሞከርኩት አለ።
እሺ
ወደ አካውንቴ ግን አስር ሺህ ብር ነበር እንትን አስራ ዘጠኝ ሺህ ብር ነበር የሞከርኩት
በዚህ ቁጥር ነው ሌላ ቤት ቤት የለም አይደል አለኝ አለኝ። እስቲ ምናልባት ዜሮ እኮ ዘጠኝ በዚህ- አስራ አምስት አዎ፣ በዚህ እያሳየኝ ስላልሆነ ነው እሺ አስራ አምስት
አስራ አምስት አስራ ሶስት እሺ ሰላሳ አምስት ሰላሳ አራት
እሺ አንዴ ጠብቀኝ እሺ ወንድሜ እሺ፣ እሺ።
እሺ ግዛው እንዳለ ነው አዎ ግዛው እንዳለ ለማ ስምንት ዜሮ ዘጠኝ መጨረሻው አካውንትክ አዎ አዎ ሀምሳ ሰባት ቤት ስምንት ዜሮ ዘጠኝ ነው።
እሺ እሺ ግዛው confirm አድርጌላለሁ እሺ ትንሽ ቆይታ check አድርገው ይገባላል እሺ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ቀን እሺ